ጤና ይስጥልኝ ማሊባባ?
መኪና ሰላም።
ነበረኝ የሚሸጥ
እሺ ይዘውልን ይምጡ አባት
እ?
ይዘውልን ይምጡ መስቀል ፍላወር ወይ ፓስተር branch ኣችን
መስቀል ፍላወር ነው ያለሁት።
እኮ መስቀል ፍላወር እኮ የመሸጫችን ላይ ይምጡ።
የቱ ጋ ነው ያለሁት? አሁን ምስራቅ በር ሉቃን ስጋ ቤት እዛ አካባቢ እኮ እሱ ፊት ለፊት አፍሮሊንክ ሞተር የሚል የለም ሬክላም እሱ ሬክላም ትክክል ይግቡ። አፍሮሊንክ የሚል ሬክላም የለም እሺ፣ በሱ ጋር ልግባ።
በእሱ ሬክላም ትክክል ሲገቡ ማሊባባ ሬክላማችን ይታያል።
እሺ፣ እሺ።
እሺ